ሄሎ
ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ ከ We Plus Solution ነበር የደወልኩት።
እ እ ከ We Plus Solution
ሸዊት We Plus Solution ባለፈው We Plus Solution app ላይ ተመዝግበው ነበር።
ምንድን ነው እሱ አልገባኝ።
app ነው። በውስጡ ሀምሳ በላይ ser- ከሀምሳ በላይ service ኦች አሉ። ከሰርቪሶቹ አንዱ ደግሞ የእቃ መሸጫ ሱቅ ነው እና እሱ ስር ነው የተመዘገባችሁት።
ሰላም አታስታውሱ?
እሺ፣ ሰው መጣ። አንዴ ይቅርታ፣ ትንሽ ትንሽ ቆይቼ ስልደውልኝ እሺ አንዴ ሰው